Hello ሰላም ጤና ይስጥልኝ ChipChip Hello ChipChip አዎ ነው እንዴት ዋልሽ እግዚአብሔር ይመስገን ሰላም ትናንትና ደውዬላችሁ እንልካለን ብለሽኝ ዛሬ እንትን አልኩኝ አናናስ የተበላሸ መጥቶ Okay ስለዚህ እኛ ዋናው ቁም ነገሩ በቃልሽ በቃላችሁ ትልካላችሁ ብለን እንትን ብለን ነበረ ቢሮ ቢሮ ጠብቀናችሁ ሰለቸን ወጣን ስለዚህ የምትወስዱት ከሆነ ውሰዱት ካለበለዚያም ተውስ ችግር የለም እኛ ብዙ ደንበኛ ነበር እኛ ጋር ቢሮ ያላችሁ ስማችሁን ግን ብትጠብቁ ጥሩ ነው ምስራቅ በምስራቅ ያዘዝኩት ነግሬሽ የለ ትናንት አራት pineapple አዎ ዛሬም አልወጣለሁትም
አልወጣም እሷም ደውላ ነበረ የሁለታችን የተበላሸው ስለዚህ ደውላ አንተን ሹፌሩ አልሰጡኝም አለ አንዳችሁ ከመጋዘን ወጥቷል ይላሉ የተምታታ ሀሳብ ነው እንትን የሚለው ብቻ አዝናለሁኝ እኔም ከዚህ በፊት ምንድን ይሄ እንጆሪ ነው ምንድን ነበር እሱም ተበላሽቶ ሳልደውልላችሁ አይ ቆይ እስኪ እንትን ብሎ ይሆናል ብዬ ትቼው ነበር የአሁኑ ግን አናናሱ እንትን ሲልብኝ በጣም እንትን አለኝ ስማችሁን ብጠብቁ ግን ይቅርታ በጣም ብሩን ይመለስልዎት። ይሄ አራት pineapple ነው።
አይ ላኩት። በቃ ዞሮ ዞሮ ብሩን እንትን ከማለት እናንተ ማስተካከል አችሉም እንዴ?
አዎ እና ለነገ ይሄን አይ ስህተቱን እንድታዩ ስለምፈልግ ጠረጴዛ ላይ ቁጭ አድርጌዋለሁ። ከእንትኑ ከፌስታል ውጭ አውጥቼ ስህተቱን ግን አይታችሁ እንድታርሙት ብትወስዱት ደስ ይለኛል።
በቃ እሺ። ነገስ ታዲያ ይችላሉ?
ነገ ማቀበል ይችላሉ። ቢሮአችሁ የቱ ጋር ነው?
Okay። አይ እኛ
ለካ ቢሮ ተዘግቷል፣ አይቻልም። ባንክ ደግሞ ወደ ዛሬ እርሶ ቤት ከሆነም ወደ ቤቶ እንዲመጣለው እናደርግ።
በቃ ቆይ ነገ እንደውልላችኋለን። እሺ ለሰኞ እንዲመጣ ወይ?
በቃ እሺ፣ እሺ፣ ቻው። ለሰኞ ላኪው። በቃ አንቺ በቃ ዞሮ ለሰኞ መደወል ላስገባሉትና፣ እሺ፣ ቻው፣ ቻው።
እሺ፣ መልካም ምሽት።